ለማን
hello ጤና ይስጥልን።
ደህና አደራችሁ።
እግዚአብሔር ይመስገን እመቤት።
እ፣ ስልክ ቁጥር መጠየቅ ፈልጌ ነበር።
እሺ ሜሮን ክሊኒክ
ሜሮን ክሊኒክ።
እ፣ እሺ ሌሎት ይጠብቁኝ አንዴ።
እሺ እሺ ወሰለሽ እንዴ
ሜሮን ክሊኒክ አይደል እመቤት ያለኝ?
ና ሜሮን ወይም ሜሙ
ሜሮን ክሊኒክ ዜሮ ዜሮ አስራ አንድ ሶስት ዜሮ አስራ አንድ ሶስት አርባ ዘጠኝ አርባ ዘጠኝ ዜሮ አንድ ሀያ አምስት ዜሮ አንድ ሀያ አምስት ወይም ደግሞ እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ
አስራ ስምንት አስራ ስምንት ሀምሳ አራት ስልሳ ሁለት ሀምሳ አራት ስልሳ ሁለት አዎ እሺ አመሰግናለሁ እኛም እናመሰግናለን እመቤት